ሌላው ጤና ይስጥልኝ።
ለአማርኛ አንድን ይጫኑ፣ ለእንግሊዝኛ ሁለትን ይጫኑ። For Amharic press one። For English ረቂቅ ህጎች ላይ አስተያየት ለመስጠት አንድን ይጫኑ። ጥቆማ ለማቅረብና አስተያየት ለመስጠት ሁለትን ይጫኑ። የማዕከሉን ሰራተኞች ለማግኘት ዜሮን ይጫኑ። ቋንቋ ለመቀየር አራትን ይጫኑ። እባክዎ ትክክለኛውን ቁልፍ ያስገቡ። በረቂቅ ህጎች ላይ አስተያየት ለመስጠት አንድን ይጫኑ። ጥቆማ ለማቅረብና አስተያየት ለመስጠት ሁለትን ይጫኑ። የማዕከሉን ሰራተኞች ለማግኘት ዜሮን